Hello ጤና ይስጥልን ቤት ቤት
ኢትዮጵያ ቡናና ቅዱስ ጊዮርጊስ ሲያወጣ ቡና ብዬ ነበረ፣ ግን በስትቤት ውስጥ ቡናው ቡና ነው ሜዳው። በስትቤት ቤት ውስጥ ቤት ነው የደወልከው? አዎ ቤት ቤት ነው።
አዎ፣
እሺ
የኢትዮጵያ እንትን ቅዱስ ጊዮርጊስና ኢትዮጵያ ቡና ሲያወጣ ቡናው የሜዳ ነበረ፣ ግን በስትቤት ውስጥ የጊዮርጊስ ይላል።
አንዴ እ፣ ቤተ cashier code ኡን ትነግረኛለህ? check ላድርግልህ።
ካሽ እሺ፣ አንድ እስቲ ልየው።
እሺ
አስራ ሶስት
እሺ አስራ ሶስት ሰማንያ አራት እሺ ሰላሳ ስምንት ዜሮ ስምንት
ምንድን ነበር ያልከኝ?
እኔ አንደኛው ባለሜዳ ቡና ኢትዮጵያ ቡና ብዬ ነበረ፣ ግን አይ አሁን የ- አሁን የነገርከኝ cashier code ላይ የለም። በስንት ብር ነው ቤት ያረከው?
እ
በስንት ብር ነው የቆረጥከው ትኬት?
ትኬት ሳይሆን ኦንላይን ነው online
online እኮ እሺ እኮ shop ሄደህ ነው የወሰ- የቆረጥከው አይደለ? አሁን አሁን የሚያሳየኝ እሱን ነው።
አ በትኬት shop ሄደህ ነው ትኬት የቆረጥከው?
በሀያ ብር
አይ ይሄ ይሄ ትኬት በሀያ ብር አይደለም፣ የተሳሳተ ትኬት ነው የነገርከኝ። cashier code ኡን በትክክል ንገረኝ።
አይ እንደዛ ይላል ላይ multiply code የምለው እንደዛ ነው።
multiply code ሳይሆን cashier code የሚል አለ፣ ወይም ደግሞ ቴ- ቴሌግራም ላይ ticket ID የሚል አለ አይደለ? ከላይ አ ticket ID ውን ቴሌግራም ላይ እ፣ እንትን አድርግልን እንጂ ጻፍልን።
እሺ